ሄሎ ሰላም ጤና ይስጥልን።
ሰላም ናችሁ ወይ?
አለን ምን ልርዳዎት? ቴሌቪ
እግዚአብሔር ይመስገን።
ምን አሉ?
እግዚአብሔር ይመስገን ሰላም ነን።
ስለ እንደው ቴሌ ይሄ ተ- ቴሌ- አገልግሎት ቴሌ- አለ ይባላል። አገልግሎት አ፣ እሺ ቴሌቪን ጌም ነው። ጌሞቹን ሲጫወቱ ሽልማት ያገኛሉ።
እሺ፣ ይጫወታሉ ወይ?
ኮከብ ዝ- አ፣ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና እ።
መልስ የእድል ጨዋታ አለ። እድሎችን ሲሞክሩ ላፕቶፕ፣ እ።
ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
ስንት ስንት ብሎ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መሰላል ኮከብ ዘ- ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ሙሉ መረጃ አለ።
እሺ እሺ እሺ መልካም እድል